hello hello
hello ጤና ይስጥልኝ ጤና ይስጥልኝ።
ከችፕችፕ ነበር የምንደውልሎት።
ኧረ ችፕችፕ በቃ ቃላችሁን አናከብርም አላችሁ።
ይቅርታ በጣም ቲማቲም order አድርጎ አልመጣልዎትም ነበር አይደል?
አልመጣልኝም፣ ግን ሽንኩርትም ስላለኝ ያው ነገ አንድ ላይ ይመጣል ብዬ ነው ዝም ያልኩት።
እሺ ነገ እንልክልዎታለን። የት ነው location ኡ?
አስኮ አዲስ ሰፈር።
እሺ ነገ እንልክልዎታለን። ችፕችፕ ስለተጠቀሙ እናመሰግናለን። መልካም እሺ ነገ ስ- እስከ ስንት ሰዓት ልጠብቅ?
exact ሰዓቱን እንኳን እ፣ እርግጠኛ ሁኜ ልነግሮት አልችልም፣ መንገድም ሊዘጋጋባቸው ስለሚችል።
እሺ እሺ እሺ።
እጠብቃለሁ።
እሺ እናመሰግናለን። መልካም እናመሰግናለን።